Hello ጤና ይስጥልኝ ኤልፍኝ ሬስቶራንት
አዎ ነው እሺ ከ ArifPay ነበር የምደውልዎት ኤደን እባላለሁ እሺ እርስዎ ማን ልበል
ክሊንተን
ምን አሉኝ ክሊንተን
እሺ ደንበኛችን በ Arif POS ላይ ምንም አይነት transaction እያየን አይደለም በዚህ በአስራ አምስት ቀን ውስጥ ምናልባት ከ POS ኡ ጋር በተገናኘ ያጋጠሙት ችግር አለ
እ፣ አይ በእውነቱ ከሆነ ምንም የገጠመ ችግር ያለ አይመስለኝም እሺ ሰሞኑን POS ኡ ይሰራል አልነበርኩም ስራ ላይ።
ችግር የለበትም POS ኡ አ ችግር የለበትም እሺ ደንበኛችን ለደንበኞችን ቢመክሩ ጥሩ ነው። የ ArifPay POS የማንኛውንም ባንክ ስለሚቀበል ካርድ በሱ ማስተላለፍ ይችላሉ። ከ POS ኡ ጋር በተገናኘ ማንኛውም ችግር ካጋጠመዎት በዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እማ
እሺ